હેલો
આવીશ અવેત
ሰላሞት ሰላም ነኝ ሰላም ነኝ
እግዚአብሔር ይመስገን። ኢትዮጵያ አንድ የህዝብ እንባ ጠባቂ ተቋም ነው።
አዎ
አዎ ከመንግስት አካላት የደረሰብኝ ጫና ወይም በደል እ፣ ለመጠቆም ፈልጌ ነው።
ሴት ነው
ከወላይታ ዞን ከደቡብ ኢትዮጵያ ክልል ከወላይታ ዞን ከዳሞት ላስ ወረዳ።
ሐዋሳ ላይ branch አለን እኛ
እሺ
ስልክ ያዙና ለእነሱ ደውሉ
እሺ፣ እሳቸው ስልክ ይኖራል እሷ ጋር?
ያዙ
እሺ
ዜሮ አርባ ስድስት
ዜሮ አርባ ስድስት ሁለት ሀያ
ሁለት ሀያ ስልሳ ሀምሳ ሰባት
ስልሳ ሀምሳ ሰባት ሌላ አማራጭም ያዙ
እሺ ዜሮ አርባ ስድስት
ዜሮ አርባ ስድስት ሀያ አንድ ሀያ ሶስት
ሀያ አንድ ሀያ ሶስት አምስት ሀያ አራት
አምስት ሀያ አራት መልካም
እሺ አመሰግናለሁ